ነው ነኝ
ሰማንያ ሶስት ሰላሳ የሚል ወርድ ነው። ተቃራኒ ነው ቢሉ ሰማንያ ሶስት ሰላሳ እሺ፣ እየሰራ ያለውን ንገረኝ።
ሰማንያ ሶስት ዜሮ ዜሮ እና ሰማንያ ሶስት ሰማንያ ሁለት ዘጠና ነው።
ከሰማንያ ሶስት ሰላሳ ውጭ ሁለት ወርደሃል ማለት ነው አይደለ?
አዎ፣ አዎ።
እሺ፣ የሚወጣለ መጀመሪያ ነገርከኝ ነው አዎ፣ አይደለ?
ሰላሳ አዎ፣ ሰማንያ ሶስት ሰላሳ እሺ፣ ማን ነው ስምህ?
በረከት አበበ።
ጠብቀኝ እሺ።
እሺ
ሄሎ አብትሽ፣ ሄሎ ወይ ቆይ አልመለሱልኝም። እሺ ሲመልሱልኝ እደውልልሃለሁ
በረከት ነኝ እኮ
እ
ሄሎ፣
ምንድን ነው አይደል? እሺ ንገረኝ። እሱንም ሰማንያ ሁለት ሰማንያ ዘጠኝ አይደለ እንዴ? ቅድም በዚህ ስልክ ማን ነው የደወለልኝ? ዮሐንስ አድ አሜን ነው እንዴ? ማለና አንተ እሺ እሺ አስተላልፍልሃለሁ። እሺ ሄሎ ይቅርታ እሺ
ማለት ሉስ እስኪያደርግልኝ ድረስ ነው አልከፈተልኝም። ለዛ ነው
ችግር የለም።
በርከት አዲክም ወደ ከበርገር አዎ አዲስ አበባ ነው የሚለው ከበርገር ፕላስ ወደ ገርጂ። ሌላ ሶስተኛ የያዝከው ኬት የት ነው?
ከገርጂ ገርጂ ነው ወደ ቦሌ ሆምስ ነው የሚሄደው። ገርጂ ነው የሚለው ወደ ቦሌ ሆምስ እየሄድኩ ነው። ሰማንያ ሁለት ዘጠና
እሺ አንዴ ጠብቀኝ። ሄሎ በረከት፣ አቤት ሄሎ አቤት በረከት፣ አቤት ሄሎ አቤት አይሰማም?
እሺ አስወጥቼዋለሁ።
እሺ